Hello አቤት
ሰላም ነህ?
ሰላም ጤና ይስጥልኝ።
ከአዲግራት እሺ
ቶማስ agent እህ
ለዛሬ ነበር የሚደርሰው ነው የተባልኩትና December five
እሺ
እና ዛሬ የም ነው ስላላወቁ እ መቼ ነበር ያዘዝከው?
እ ትንሽ እኔ እንጃ ቀኑን አላስታውሰውም፣ ግን text የተላከልኝ text ዛሬ ይገባላል በሚል ነበር።
አዎ text የእኛ ተወካይ አለ እዛ አካባቢ አዎ እሱ ተወልደ ደውለህ ምንድን ነው text ኡ? አዎ text ኡ እዛ አካባቢ ያለው የእኛ ተወካይ መረጃውን ስለሚያውቀው መቼ አዎ።
ሊደርሱልህ እንደሚችሉ እሱ ነው ወረፋ የሚያስይዝ- የሚ- የሚያስይዝልህ እና ከእሱ አዎ።
ጋር ተነጋግረህ መቼ ሊመጡልህ እንደሚችሉ መረጃ ከእሱ ማግኘት ትችላለህ።
እ እሱ እሱ ስጠይቀው እ ስልኩን አ ሞክረውና ከእነሱ ጋር ጠይቀ ጥ- ጠይቆም ገለልኝ ነው።
እሱ ጠይቀው ብለውም ነው።
አዎ እሺ ስልክ ልስጥህና አዎ አ፣ አሁን የምሰጥህ ስልክ ላይ ትደውላለህ፣ እ ጠይቃል።
ሌላ ነው።
ሌላ ሰው ነው የሚ- text ኡን የሚልክ ሰው ነው እና text ኡ እ የተላከው በዚህ ጊዜ ደርሳል ተብዬ ነው። ግን እዛ አዎ አካባ- እኛ እ፣ እዛ አካባቢ ያለው ተወካያችን ደግሞ ሌላ መረጃውን እንደማያውቅ ነው እና እንደ አዎ ብለህ እንደዛ አሳውቃት ንገራት ለሷ ዜሮ ዘጠኝ ስልሳ አምስት እሺ ትንሽ አስራ ቆይ።
እሺ እሺ
ዜሮ ዘጠኝ
ዜሮ ስልሳ ዘጠኝ አምስት ስልሳ አምስት አስራ ሰባት
አስራ ሰባት ሰማንያ ዘጠኝ
ሰማንያ ዘጠኝ ሰማንያ አራት
ሰማንያ አራት አዎ እሺ አመሰግናለሁ።
እሺ